hello,
hello hello
አቤት ይሰማል?
ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን ልርዳዎት?
ቴሌቪዥን አንድ ቲኬት በነፃ አሸንፈዋል እያለኝ ነበር።
ምን አለ?
አንድ ቲኬት አሸንፈዋል እያለኝ ነበር፣ ግን አልገ እንትን አላለልኝም አልቀረም።
አዎ በትኬቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ይጫወቱበት የእድል ጨዋታ።
አ- እንደዛ ነው ነፃ ይገባልኝ።
አዎ ደንበኛ ስለሆኑ ትኬት ይገባሉታል። በዛ በትኬት ሲጫወቱ እድሎትን ሲሞክሩ ሽልማት ያገኛሉ።
okay እሺ።
እሺ መልካም